Hello
ቤርሳ ቤት ነኝ።
ሞተረኛ order ነኝ። order አለው አስወጪው።
ማን ነው ስምህ?
ያው ምን እንትን order number አይተሽ እዛው ይነግራል አይደል?
ስምህን ንገረኝ በእናትህ ስራ በዝቷል።
አ አሸብር በይ። ያው አሸብር ሰማንያ ሁለት ስምህን መናገር ለምን እንደሚከብድ ግን ስንት ነው? እሺ order number ኡ order number ኡን ንገረኝ አሸብር።
ሰማንያ ሁለት ዘጠና ሁለት ሰማንያ ሁለት ስምንት ዘጠና ሁለት
ዘጠና ሁለት ስምንት ነጥብ- አ ስምንት ነጥብ ስድስት ይላል። ይህ ባለ ስንት እዛው ብር ነው የቆጠረው?
ስምንት ነጥብ ስድስት ይላል። እኔ አምስት ስንት ብር ነው የቆጠረው?
ሰማንያ አምስት ነው።
ሰማንያ አምስት ብር የሞተር order ነው እንዴ ያሸብር?
ሲጀመር ልክ ይኸው እኔ ለክቼ ያለው ደግሞ አሳይቻለሁ። ሞተረኛ order ነው አለ ድምፅ ነው ስምንት ነጥብ ስድስት እኮ እዚህ ጋር የሞተረኛ ተብሎ ስላልተላከልን እለካውና የሞተረኛ ከሆነ ይወጣልሃል፣ ካልሆነ ግን ትሰራዋለህ ማለት ነው።
ስምንት መልሼ እደውልልሃለሁ።
ለማንሳት በትክክል እየለካችሁ ስላይደለ check ነው።
ላድርገውና እደውልልሃለሁ። አሸብር እ ቻው።